ጤና ይስጥልኝ ቤት ቦራ ነኝ ባካ የምንወጣው ዊድሮ ኮንፈርም አድርጉልኝ።
በዚህ ቁጥር ነው።
አዎ ስንት ብር ነው?
ሶስት
ሶስት ሺህ ሶስት መቶ ሶስት መቶ ብር።
አዎ እሺ ትንሽ ጠብቂኝ ስመጣ። ከአራት መቶ በፊት ያለው ነው አይደለ?
አዎ የትላንት ነው።
እሺ hello አቤት ወደ ቴሌ ብር account ወደ ዜሮ ዘጠኝ ሀያ አንድ ሀምሳ ዜሮ ዘጠኝ ሀምሳ ገብቷል። እሺ እሺ